ሰላም ሰላም፣ ጤና ይስጥልኝ። ቤስቤስ ከዳር ነው ይባክሁን ለዳው ደህና ስጥልኝ።
አብር ስጥልን። ሰላም ነው?
አዎ ሰላም ነው።
ሰላም እግዚአብሔር ይመስገን። ምን እንርዳ?
የሆነ ችግር አለ። ሁሉም ጨዋታ ቲክ ቲክ ቲክ ነው።
ምን ነበር?
ባየር ሙኒክ ብቻ ነው ቦስፖንድ
አዎ እ ፖስትፖንድ ከሆነ ማለት ነው አራት ሰዓት መጠበቅ አለቦት። እሺ
ስንት ሰዓት?
ሀያ አራት ሰዓት ጨዋታው መከናወን የነበረበት ጨዋ ከመተላለፉ በፊት ስንት ሰዓት ነበረ? አስር ሰዓት ትላንት አይደለ? ከዛሬ ከዛሬ አስር ሰዓት በኋላ check ይደረግሎታል።
እሺ እሺ እሺ። አሁን ሌላ ሌላው እኮ ነው ግን ባየር ብቻ ነው postponed።
አዎ ይገባኛል። እንደዛ ነው ጨዋታው ህጉ እንደዛ ስለሆነ ነው። እሺ አባቴ።
እሺ እሺ እሺ። አመሰግናለሁ።
እኛም እናመሰግናለን። እሺ እሺ መልካም ቀን።